Hello ጤና ይስጥልኝ።
ጤና ይስጥልኝ።
ስኬት ቴክኖሎጂ ነበረ።
ከምን ስኬት ቴክኖሎጂ cash register እሺ።
ቦታ ነበር። ትላንት እሺ።
ተካርጎ ነበረ ስልክ። እሺ።
አልቋል?
ምን ነበር የገባው?
cash register እድሳት ብልሽት።
እድሳት እና ሲም እንቀይራለን ብላችሁን ነው።
አመታዊ እድሳት ነው፣ እድሳት።
annual annual አም- renewal።
እሺ። አ- እድሳትና ሲም ካርድ ና አዎ ሲም ካርድም ገዝተ ነበር እድሳት አዎ ስታስገባ።
አዎ፣ እሺ።
ሁሉም ነገር የማሽን ቁጥር ንገረኝ ና።
ወይኔ ቢሮ አይደለሁማ።
እሺ። TIN ነበረ ንገረኝ።
እሱ- ሁለት ዜሮ አስራ አራት ሰላሳ
ሰላሳ ሰማንያ አምስት ሰማንያ ሁለት ሰማንያ PA ምናምን ነው። ትናንትና እየደወልን ነበረ።
ሁለት ዜሮ አስራ አራት ሰላሳ ሰማንያ አምስት ሰማንያ ሁለት አዎ እሺ ማነው የድርጅታችሁ ስም በረከት በረከት እሺ check አድርጌ ያሳውቃል ጆርናል መታወቂያዎች